ሰላም ጤና ይስጥልኝ።
ሄሎ ሄሎ፣ አቤት።
አሁን ፈተሽ ነበር ደግሜ ደወልኩኝ።
እሺ፣ ወደ ጋርመንት ነው ወደዛ ነው ብርሃን የተባለ የተሰጠኝ እሱን አስረክቤያለሁ አለ። ወይ ሌላ ይሆን
ወደ ጋርመንት አካባቢ ወደዛ ነው አለ።
እርሶ ልደታ ፍርድ ቤት ነው ታደለ?
እኔ ልደታ ፍርድ ቤት ነኝ።
okay፣ ተስፋ ኮከብ ትምህርት ቤት ጋር ይቅርታ። በቃ እሺ፣ አንዴ ልደውል። እሺ፣ ልደውልሎት።
እሺ።
እሺ